ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
Cash register machine ቅዳሜ ዕለት አምጥተን ነበረ።
እሺ የስም ቅየራ ነበረ እሺ እና እንዴት ሆነ? አለቀ? ልውሰደው ብዬ ነው።
የማሽን ቁጥር ትነግሪኛለሽ?
የማሽን ቁጥር እ
ም- ደብተሩም እንትኑ ማሽኑም እናንተ ጋር እኮ ነው ያለው።
የማሽን ቁጥር እኮ የሰጠንሽ ከመረካከቢያ ፎርም ላይ የማሽን ቁጥር አዎ፣ አይተሽ መረካከቢያ ንገሪኝ።
ፎርም ላይ አ አ በቃ እሺ፣ ልንገርሽ እሺ ያቡ አምጪ ስልኩን በዛ
TDB
TDV
ሶስት ዜሮ
TDV ሶስት ዜሮ አምስት ሰባት ስምንት
አምስት ሰባት ስምንት
ሰባት ስምንት TDV ሶስት ዜሮ አምስት ሰባት ስምንት አዎ፣ ታክ Business Group
በቃ እሺ check አድርጌ ላሳውቅሽ እኔ ልደውል እሺ፣ ደውይልኝ።
እሺ
እሺ